ሂድ ልርዳው
hello
ጤና ይስጥልኝ ሰላም ነው። እና ምን ልርዳውት እግዚአብሔር ይመስገን ምን ልርዳውት እንትን ነው screenshot አድርገህ ላክልኝ ብለሽ ነበር ማለት ነው።
እሺ አሁን ልኬዋለሁ አሁን ነው እሺ ስሞቱ ማን ልበል ደጀን ሀድሽ
እሺ ደርሶናል ደንበኛችን ደጀን ሀድሽ በሚል ነው አይደል እ፣ አዎ።
የላከን አ- አ- እሺ ደንበኛችን ደርሶናል ለሚመለከተው ክፍል አስተላልፈን ሲስተካከል ደውለን እናሳውቆታለን
እሺ አሁን ይሆናል። አሁን ስለፈለኩት ነበር።
እ፣ ደንበኛችን በወረፋ ነው እያስተናገድን ያለው እና ከሱ በፊት ብዙ የተመዘገቡ ደንበኞች አሉ እና ትንሽ ሊቆዩቦት ይችላል።
እሺ በቃ እጠብቃለሁ። እሺ
ስለደወልን አመሰግናለን። አገልግሎት ያለችን ሀሳብ ሴኬንድ ሰምቶ ማለት ነው።